ሄሎ ሄሎ፣ ሰላም ጤና ይስጥልን። ቴሌቪ
ሰላም
አለሁ።
አለን።
ምን እግዚአብሔር ነበር?
ይመስገን። እንትን ይሄ አገልግሎቱን ለማቋረጥ ስለፈለጉ ነው። ማታ እኔ የአስራ አምስት ብር ካርድ ሞልቼ ነበርኩት። አሁን ባዶ ነው፣ ወደ ሰው ሳይደውል ማለት ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
እ፣ ኮከብ ስምንት ዘጠኝ ዘጠኝ ሰማንያ አምስት
ስምንት ዘጠና- ዘጠና አምስት ከዛ መስላል እሺ
እሺ
እሺ